ሰላም አለን።
ትናንትና ደውዬልሽ ነበር።
እሺ
የ driver ኡን ስልክ እሰጥሻለሁ። የሆነ ትእዛዝ ተመላሽ የሆነ ትእዛዝ ነበር ሮብ ያዘዝነው ትእዛዝ እስካሁን
ራሄል
አ፣ ኤልያስ በኤልያስ ስም ነው ያለው ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ እሺ አርባ ሁለት ሀያ ስምንት አርባ ሁለት
እም፣ ሰላሳ አርባ ስምንት አርባ ሁለት አርባ ሁለት ሰላሳ አርባ ሁለት ሀያ ስምንት አርባ ሁለት
ኤልያስ ምን ነበር የሚመለሰው?
ሙሉ ተ- የጥሪ ማዕከሉ ሌላ ነው። እነ ትላንትና የ driver ኡን ስልክ እንሰጣለን እ፣ መኪና ተበላሽቶ ነበር ለዛ ነው ያልደረሳችሁ ምናምን ብላችሁኝ ነበር።
አዎ sorry እኔ አልነበርኩም።
okay ሌላ ጥሪ እሱ ምን ነበር እርስዎ የፈለጉት? አሁን
just package እንዲመጣ ብቻ ነው። በጣም ዘገያችሁ።
okay okay እሺ፣ ደውዬ ላሳውቀውት። ይቅርታ መልሼ ደውሉ።
ግን ቶሎ በሉ እባካችሁ። ምንድን ነው ምን አይነት አሰራር okay ይቅርታ በጣም